አለ አቤት አቤት
ምን ወየ ማለት ነው?
one more እያላቸው virtual ኡ load አድርጎ one more ይላቸዋል እና አንዳንዴ ብር እየደመረላቸው ትኬት አላወጣ እያለ የ virtual ኡ
ምን ይላል ነው ያልከኝ?
one more one more bets እያለ load አድርጎ አይቆርጠውም ትኬቱን እያስቸገረ አሁን ነው እንደዚህ ሆነ ሄሎ
ምን አልሽ?
ሄሎ
እሺ ሄሎ።
አይሰማሽም ወየ አዎ ይሰማል ይሰማል፣ ችግር የለውም። እሺ በቃ እሺ፣ ይከታተላል። እሺ እሺ እሺ እማ፣ እሺ እሺ